ጤና ይስጥልኝ ቤት
ገቢ አድርጌ ነበር እና በ BOA ካርድ ነው።
ወደ ቤስት ቤት ነው።
አ
okay እሺ፣ message ኡን ላክልኝ ቴሌግራም ላይ
ቴሌብር ላይ ሜ- ቴሌግራም ላይ ቴሌግራም ላይ አ ከ BOA ላከል message አለ አይደለ?
አ እዛው ላይ screenshot ያደረኩትን ነው ወይስ አዎ አዎ፣ የገባበትን?
የላከ- አዎ message የተላከልን ልክ ብሩ ከገባ በኋላ አ ከ- ከ account ከቆረጠ በኋላ message ይልክልኝ የለ አ
እሱን message ላክልኝ።
እሺ አዎ፣ እሺ እና እዳ- BOA ቁጥርንም ላክልኝ።
እሺ እሺ እሺ ነዳጅ ላይ